ሄሎ ሄሎ አቤት ጤና ይስጥልኝ ሰላም ኖት እንዴት ኖት ሰላም ኖት
ሰላም፣ ምን እንርዳዎት?
እ እንትን ስልክ በዚህ ስልክ ማለት ነው ከ Aviator betting Aviator ወደ ቴሌብር ልኬ ብሩን አልመለሰም እና ብር ይዞብኝ ነው
ወደ ቴሌብር ነው?
አዎ ወደ ቴሌብር እና ወደ አንበሳ ባንክ ሄሎ cash ልኬ ሁለቱንም አልመለሰልኝም በቻፓ ነው በሳንቲም ነው የላኩት?
እ በእንትን በ Aviator ነው የላኩት እኮ ከ Aviator SantimPay ን ተጠቅመው ነው ቻፓን ተጠቅመው ነው?
አረ እንትን Aviator እና ቴሌብሩን ተጠቅሜ ነው የላኩት እንጂ ቻፓ አልተጠቀምኩም
እሺ፣ ስለዚህ Aviator ደውሎ የጠይቋቸው። እሺ፣ እነሱ ጋር ነው ያለው።
ስልካቸው አሁን ስጡና ስልካቸው ዜሮ ዘጠኝ ሰባ ዘጠኝ
ሰባ ዘጠኝ ዘጠና ዘጠኝ ዘጠና ዘጠኝ አርባ ሁለት
አርባ ሁለት ሰማንያ ስድስት እ
ሰማንያ ስድስት
እ እንትን አይሰራም ይሄ ስልክማ ይሄ ነው ያለን እኛ ስልክ እ እ ያለን ስልክ ይሄ ቁጥር ነው ያለን። ተደጋጋሚ ደውሉላቸው።
አይ እሱ ይጮፍ እኮ ነው የምለው ከአንድ ወር almost ከአንድ ወር በላይ የተቆረጠውን ሲሞክር ነበረ እንደዚሁ ከእናንተ አዎ፣ እኛ ደውዬ የምናውቀው እንግዲህ እሱን ነው። ወይ ኦንላይን ገብተው እዛው የሚጫወቱት ላይ message ይላኩላቸው።
okay
እሺ፣ መልካም ቀን።